hello ጤና ይስጥልኝ Best Bet ራሄል ነኝ። ምን ልርዳው?
ወደ አካውንቴ ብር ገቢ አድርጌ ነበር ማለት ነው።
አንዴ ጠብቀኝ። ጤና ይስጥልኝ Best Bet
አዎ ወደ አካውንቴ ገቢ አድርጌ ነበርማ ብር እና አካውንቴ ላይ አልገባልኝም።
deposit ነው።
አዎ deposit አድርጌ እሺ ነበር የ deposit message ኧን እና እ፣ ከምንድን ነው ከቴሌ ብር ነው ከሲቢኢ ብር?
ከቴሌ ብር ነውማ።
በቃ እሺ ከቴሌ ብር message ተልኮልሃል? መቁረጡ አዎ ተልኮ ተልኮልኛል ግን እንትን ጠፋብኝ። ካጠፋሁት ታውቂያለሽ እና ተቆራጭ እንዳደረገ እናንተ ማየት አትችሉም እዛ እኛ አንችልም። አዎ ከቴሌ ብር ልክ እንዳስገባህ ማየት የምንችለው በዛች ቁጥር ብቻ ነው፣ በ message ኧ እዛ ላይ ባለችው ኮድ ማለት ነው። ስለዚህ እሺ።
መቶ ሀያ ሰባት ላይ ደውልና አስልካቸው።
message ኡ- እሺ አዎ እሺ።
message ኡን ላኩልኝ በላቸውና ቴሌግራም ላይ ላክልኝ።
በእናንተ ቴሌግራም አካውንት ላይ አዎ አዎ አለህ አይደለ?
አለ በቃ እዛች ላይ ላክልና check እናደርገዋለን።